Hello ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው ሰላም እንዴት ነው?
አለን። ወጌሻ ለመማር ተመዝግቤ ነበረ።
እሺ ኦንላይን ትምህርት መቼ ነው የሚጀምረው?
ዛሬ ይጀምራል የ online class።
ዛሬ ምንም notify አላረጋችሁኝም።
ዛሬ ማታ ይጀምራል።
እ ዛሬ ማታ ይጀምራል የ online class ኡ።
እኮ በምንድን ነው የምከታተለው አላሳውቃችሁኝም ብዬ ነው።
እ ኢሜል ላይ ኢሜል ላይ link እንል- link እንልክሎታለን። Group ላይ add ተደርገዋል።
እ፣ አላ ማንም አላ- አላስታውስም። የምን group ነው?
እሺ እንደዛ ከሆነ ቴሌግራም ላይ ይጻፉልን። ስሞትን፣ ስልክ ቁጥሮትን እና group ላይ add አድርጉኝ ብለው ይጻፉልን።
ቴሌግራማችሁ እንዴት ነው ማረ የማገኘው?
እ እ እንዴት ነው ቴሌግራማችሁን የማገኘው?
በሰባ አምስት ቤቱ ቁጥር በዜሮ ዘጠኝ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ እሺ፣ አይ ተው፣ ጻፈው እንደገና እሺ እና ኢሜል ይላክልዎታል። Link ይላክልዎታል።
ትነግሪኛለሽ። Sorry ቁጥሩን ዜሮ አልያዝኩም።
ዘጠኝ ሰባ አምስት ሰባ አምስት ሀምሳ አንድ ሀምሳ አንድ ስልሳ ሶስት ስልሳ ስልሳ ሶስት ስልሳ እዚህ ላይ እ፣ ኢሜል እዚህ ላይ ቴሌግራም ላይ ይላኩልን። ክፍያውን ከፍለዋል?
አዎ፣ ከፍያለሁ።
እ እ አዎ፣ ከፍያለሁ። ቆይቻለሁ። የመጀመሪያ ጊዜ ነው።
Okay እሺ በቃ አሁን group ላይ add አርጉኝ ብለው ስሞትን፣ ስልክ ቁጥሮትን አንድ ላይ አድርገው ይጻፉልን።
እሺ፣ ቴንኪው።
እሺ እናመሰግናለን።